ጤና ይስጥልኝ።
አብሮ ስቴድ ነው ቻኖሊ ሰሚት ብራንች ነው።
እ ቻኖሊ ሰሚት ብራንች ነው። ለምን
ብራንች
ቻኖሊ ሰሚት ብራንች ነው።
አዎ፣ ግን ለጊዜው መስመሩ ከኔ ጋር ነው።
እሺ፣ እርስዎ እዛ አይገኙም?
እ እሱ ይፈልግልሻለሁ፣ እደውልለታለሁ።
እሺ፣ ዘጠና ሶስት ዘጠና አምስት ላይ ደውሉ።
እ
ዘጠና ሶስት ዘጠና አምስት ላይ ደውሉ እንደምኛችን
እሺ ወይ መልሼ ደውል።
እም፣ እስኪ ልደውልለትና መልሼ እደውልልህ ደውልልሽ እሺ እንደምኛችን